ደብተር ራስ እብ ገብርዋ ሁለተኛ ገብር መጀመሪያው ገብርዋ ሁለተኛው ገብርዋ ሶስተኛው ገብርዋ በከመ ነገረ እግዚእ ወአሮን ወአሮን ካህድ ካህድ ከና አርግ ዕጣነ ህሩየም